ሄሎ
ውዶ ሰላም ጤና ይስጥልን። ዶንኪቲዮብ ነው።
አው ወጌሹ ሙሉኝ ፈልጌ ነበር።
እሺ ስሞትም አልበል
አማረ አማረማ
አባይነ ሄሎ እሺ እየሰማሁ ነው። ስልኮትን ይሰጡኛል።
ዜሮ ሀያ ዘጠኝ
እሺ
ሰላሳ
እሺ አርባ ስድስት ዘጠና ስምንት አርባ ስድስት ዘጠና ስምንት ከየት አካባቢ ነበር የደወሉልን?
ከወደ ካራ ቁሪ ካራቆሬ እሺ
አ
እ
አዎ
እሺ አዎ እሺ ይቅርታ ማስታወቂያውን ከምን ላይ ነበር ያዩት?
FB ላይ መሰለኝ ያዩት። ማ- ማለት ሙሉ information በአካል ኦንላይን እሺ በአካል ኦንላይን ለመማር ያሰቡት
ኦንላይን ቢሆን ደስ ይለኛል። ማለት ሌላ ጊዜ እንግዲህ ስለማይመችም
እሺ የሶስት ወር ኮርስ ነው ኮርሱ
እሺ በሳ- ለወር ከአስራ አምስት ቀን ያህል በሳምንት ሶስት ቀን በሳምንት ሶስት ቀን ወይ በሳምንት ሁለት ቀን በኢሜይሎ በአካል የተማሩትን ኮሜዲያን እሸቱ ራሱ ያስተማረውን ቪዲዮ እንልክሎታለን።
እሺ በኢሜይሎ በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ከ Zoom meeting ይኖረውታል።
እሺ
ለ- የምንሰጠው credit hour አጠቃላይ ሀያ ነው። ለአንድ credit hour የምናስከፍለው ሰባት መቶ ሀምሳ ነው።
አጠቃላይ ሙሉ ሀያ ኪ ነው ይመጣ አስራ አስራ አምስት ሺህ ነው። ሀያ credit hour ነው የምንሰጠው።
እሺ Hello
ወይ እሺ እየሰማው ነው። አስራ አምስት ሺህ ነው ክፍያው እስከ ሰኞ ግን እስከ የካቲት ሀያ አምስት ለሚመዘገቡ ተማሪዎች እ
Discount አድርገናል። አስራ አምስት ሺህ የነበረው አስር ሺህ ነው።
እ፣ እሺ እስኪ ትንሽ ላስብበት።
እሺ አስቡበት እና በማንኛውም ሰዓት ሀያ አራት ሰዓት መደወል ይችላሉ እስከ ሰኞ። መልካም ምሽት።
እሺ መልካም እሺ እሺ